ቤት ቤት ቤት ነው የምንረዳው።
withdraw አድርጌ እስካሁን active አልሆነም።
በስልክ ነው
በዚህ አይደለም፣ በዚህ አይደለም። አስራ ሰባት ሰማንያ ሶስት ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰማንያ ሶስት እሺ
ሀያ ሶስት እህ ሀምሳ
ስንት ሀምሳ ዘጠኝ መጨረሻ ሀምሳ ዘጠኝ አስራ ሰባት ሰማንያ ሶስት ሀያ ሶስት ሀምሳ ስንት ዘጠኝ ብር ነው?
አንድ ሺ አምስት መቶ
አንዴ ጠብቀኝ።
okay።
process ላይ ስለሆነ ነው። ለቻፓ አሳውቀናል፣ ይገባልሃል። እሺ
ኦኬ እሺ፣ መልካም